મિસ્ત્રી
ሄሎ
አቤት።
ሰላም ናችሁ ብሎ እ- አ- አለን አለን። ሰላም ነው።
አልሐምዱሊላህ ሲዘር ማታ አንድ ለሊት ሰዓት አንድ ሰዓት ማለት ነው ሌሊት እሺ
እ፣ አራት መቶ ውትድረው አረቄ ሄስ ምታር ትላንትና ነው።
ትናንት ማታ ማለት ነው።
አዎ የሲስተም ችግር ተፈጥሮ ነበር። ሳንቲም እና ጫፍ አዎ፣ ዋጋ አንድ ሰዓት ለሊት ሰዓት ከዛ ጊዜ ነበር
ልክ ነው። manually እያስገቡላችሁ ነው። እሺ ጠብቋቸው። የ system ችግር ተፈጥሮ ስለነበር ነው።
እስከ መቼ ልጠብቅ ነው? ሰራ አሁን ሰ-
እስኪያስገቡላችሁ ጠብቋቸው በትዕግስት እሺ። እ፣ transaction ኑ ብዙ ስለሆነ እ፣ የሁላችሁንም በተራ ነው የሚያስገቡት እና ጠብቋቸው።
መቼ ዳት በስ አንቺ በስ በስ ብት ነው እንትን እ፣ ቴሌብር ነው እህ ቤስት ያ ቴ- ቴሌብር ነው ወይ አንቺ ወይም በስ ቤት ቤስት ቤት ነው ይሄማ፣ ቤስት ቤት ነው ግን ወደ ቤት ወደ ቤት- አዘዛችሁበት ነው የሚያስገቡላችሁ። እሺ
ቴሌ ብር ከተደውለ ጊዜ ምን አለ ቴሌ በስ ቤት አልተለቀቅም አለ።
እኮ አዎ፣ አልተለቀቀም። ሳንቲም ፔዎች ጋር እና ቻፓ ጋር system እ።
ችግር ስለተፈጠረ ነው እና ጠብቁን እሺ።
ትንሽ ትንሽ ልጠብቅ ትንሽ ብቻ አይደለም ጠብቀው እስኪገባ ድረስ hello
አዎ።
ያስገባሉ። እሺ ጠብቋቸው። በተራ ነው አየህ፣ የሚያስገቡት ብዙ ስለሆነ ነው።
አየ አየ አየ ወረሳ ማለት ነው።
ያስገባሉ እነሱ በቃ ታገሷቸው። እሺ አየ አየ አየ እሺ እሺ እሺ መልካም ቀን።
አየ